ጤና እንትን መረጃ ለመጠየቅ ነበር።
እሺ
እንትን medical ሙሉ ለመመርመር ፈልጌ እና የካርድ ለማወቅ ነበረ።
እህ
medical ሙሉ ለመታከም ፈልጌ ማለት ነው እና የካርድ ለመጠየቅ ነበር። entrance ኡን ምን አይነት medical ነው የፈለጋችሁት?
medical አይ እኔ ለጤናዬ ነው ለውጭ ሀገር ምናምን አይደለም።
okay እሺ፣ ስልክ ልስጥዎትና ይጠይቁ reception።
እሺ እሺ።
ዜሮ ዘጠኝ ሰማንያ ስምንት ሄሎ አቤት፣ አይሰማም?
ያው ትንሽ ድምጽ እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ሶስት ዜሮ ዘጠኝ ሰማንያ ስምንት
እሺ ቆይ ይቅርታ፣ በእናትሽ አንዴ መልስ ልደውል እንትን ስላለ መያዣ ስላልያዝኩ ነው።
ችግር የለም እሺ እሺ እሺ